ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
ሁሉ ስፖርት ለመቁረጥ ፈልጌ ነበርና እንትን እየሰራ አይደለም ምን
ዲፖዚት
deposit technical ችግር ስላጋጠመ እየሰራ አይደለም ወደ ሁሉ ከቴሌ ብር ወደ ሁሉ ስፖርት deposit ላደርግ ነበር እኮ ልንገርዎትና በሌላ አማራጭ ማስገባት ይችላሉ እሺ
ስልክ ቁጥር እሰጥዎታለሁ በዛ አማራጭ ካስገቡ በኋላ screenshot አድርገው ይልኩልናል ቴሌግራም ላይ እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት
አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት አስራ ስድስት ፍትሐ አምላክ ማርዬ
አ ፍትሐ አምላክ ማርዬ ፍትሀ
ፍትሐ አምላክ ማርዬ
እሺ
እሺ እ ስልክ ቁጥር ልስጦት የቴሌ የቴሌግራም አስ- account
ስልክ ቁጥሬ
የቴሌግራም account ስልክ ቁጥር የያዙ ልስጦት
እሺ መጀመሪያ ስጥሽን ታዲያ ምንድን ነው እሱ ብር የሚያስገቡበት ነው
okay individual ብዬ ማለት ነው አ ብር ያስገቡና ያን ብር አ።
ያስገቡበትን እ text ይደርሶት የለ ያን text ወይም ደግሞ ደረሰኝ screenshot አድርገው በቴሌግራም የሁሉ ስፖርት account ስሙትንና ስልክ ቁጥሮን አድርገው ይልኩልናል በምነግሮት እሺ።
የቴሌግራም ስልክ ቁጥር እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት
አዎ በዚህ ላ ወደዚህ ነው የምልከው አዎ ይሄ screenshot የሚልኩበት ነው
እሺ መጀመሪያ ሰጠሽኝ ማስገባበት ማለት ነው አዎ
እሺ
እሺ እሺ ቴንክ ዩ